እኔ ነገ ከአራት ሰዓት አይ እስከ ስድስት ነው።
ወይ ወይ በቃ ለ customer ኡ በሀያ ስምንት ብር ነው የምትቀበለው ከፍለ ካወጣና ማለት ነው ባሳየክ እሺ deposit ስጨርስ ደውል እሺ ሜቢ ዲፖዚት ይሞላል ይችላል ስጨርስ ደውል
ይባላል። እሺ።
እሺ